ሪቻርድ ነው።
አልክቻለሁ አሁን አናግሬው
ምን አለ?
አልክቻለሁ ቴሌግራም ላይ link
ስሞት ማን ነው? ቴሌግራም ላይ
ሰለሞን አዎ፣ ስሜ ስሜ ታሜ ጣ- ጣሜ ነው።
እሺ፣ message ኡ እየታየ አይደለም። የሚታይ message ይልኩልናል።
አዎ፣ ስ- ስ- message ኡ
አዎ አይታይም። እሺ፣ በስርዓት message ኡን አንስተው ይላኩልን። ይሄ ከላይ ያለው ነው አይደለ? ቆይ
አዎ ኦኬ። አዲኔት እ-
ነው።
አቤት እሺ፣ check አድርገን እናሳውቆታለን። እሺ፣ እዛው ቴሌግራም ላይ
አይ፣ እሺ።
እሺ፣ መልካም ቀን።